አቤት
Hello ሀይሚ የተመራልሽ ነገር አለ ለአስራ አምስት መቼ ነው ለእሑድ ስራ?
ለእሑድ ምን አለ? ምን ተብሎ ስካይላይት ሆቴል ምን የሚል?
የራት ግብዣ አለ
መቼ እንተ- ለፕሮቶኮል እሄዳለሁ ማስታወሻ ብሎ?
እየ ይሄው ፕሮቶኮል ማስታወሻ እየ አሁን ብሎ ያወጣሽው መርቶ ነው እንዴ?
አዎ አሁን ያወጣሁት አይ አልሄድም ብሏል። እሺ ብ- እንትን በቴሌግራም ላኪልኝ።
እንዴ ታዲያ ለምን ይቅድ ማስታወሻ እያዝልሻል
እንደዛ እያለ ነበር። እስቲ በቴሌግራም ላኪው እሺ የኔ ቆንጆ ኩላሊት ልሞትልሽ።
እሺ